የሙባረክ አይደለም። የእሱ order
hello ሰላም ነኝ። አቤት
ሰላም order ነበረኝ እስካሁን አልደረሰም ከሬስቶራንት እ
ኦርደር ነበረኝና ከሬስቶራንት ገና እስካሁን አልወጣም አስር ደቂቃው ነው ምን? እሺ ንገረኝ። order ነበርከን እሺ ሰላሳ አምስት ዘጠና ሰላሳ አምስት ዘጠና pin ወይ እንድታስተካክልልኝ ነው እንትን on time ላይ ነው off time ላይ ነው እሺ እሺ እሺ
እሺ pin ኑም check አድርጊልኝ በዛው እሺ እሺ check አረግልሃለሁ። እንዴ ሙባረክ ይዞት የነበረ order ነበር እንዴ መሰረት?
ይሄ
አይ አንተን አይደለም ይቅርታ አባዬ ዝጋ።